Hello ጤና ይስጥልኝ።
አብሮ ይስጥልኝ።
Donkey Tube ነው። ምን ልርዳዎት?
ኮሜዲያን እሸቱ ፈልጌ ነበር።
እሺ፣ በምን ጉዳይ ነበረ ኮሜዲያን እሸቱን የፈለጉት?
በሽምግልና በኩል
የምን ሽምግልና?
ሽምግልና ልልከው ነበር።
ይቅርታ ኮሜዲያን እሸቱ እንደዚህ አይነት ስራዎች አይሰራም። አገልግሎት እንደዚህ አይነት አገልግሎት አይሰጥም።
በግድ በግል ጉዳይ አግኝቼ ማውራት አልችልም።
ያው የግል ጉዳይ ከሆነ ኢሜል ያደረጉለት ይችላሉ። እ፣ ግን ያው ብዙ ጊዜ busy ስለሚሆን እንደዚህ አይነት ስራዎችን አይሰራም።
Okay።
እሺ፣ እሺ፣ አመሰግናለሁ። እሺ።